ይመስለኛል። በስቲ እስኪ እነሱ ግሉ ትምህርት ቤት Hello፣ ጤና ይስጥልን።
ጤና ይስጥልን አብሮ
ደህና ነህ? ሰላም ነው? እ? hello ይቆራረጣል ስልክ አባሽ ምን ነበረ?
ቴሌብር ተጫውቼ ማለት ነው።
ተጫ- ተጫውቼ
አዎ
Best Bet ላይ ተጫውተ ነው?
ተ- ተ- ያው እየተጫወትኩ ነው።
እሺ
message አልገባልኝም።
የምን message ነው?
ላ ብር በልቼ ነበር።
ብር በልተህ ምንድን ነው message ያልገባለህ?
ብር በልቼ ምንም ምልክት አልመጣለኝም። ብሩ withdraw አድርገህ ነው ከ Best Bet እ ከ Best Bet withdraw አድርገህ ነው አውጥተህ ነው ብር
አ ወደ ቴሌ ብር አውጥተህ ብር
አዎ ከለቴሌ ብር አውጥቼ ነው አትጫወትኝ ነው ምንም
እሺ አንዴ ጠብቀኝ ቆይ እሺ
አይ ቁጥሩን ልንገርህ እ ሰላም ጤና ይስጥልኝ Best Bet።
አብሮ ስለን ልትሆንሽ እሺ ሰላም
አዎ ነበር።
ስልክ ቁጥር- ስልክ ቁጥሩን ልንገርሽ የቴሌ ብር ነው ተጫውቼ የነበረው
እሺ ስንት ብር ነው
ስድስት መቶ ብር በዚህ ስልክ?
አዎ
እሺ ንገረኝ
እ ንገረኝ ንገረኝ የቤስት ቤት ስልክህን።
ዜሮ ዘጠኝ ዜሮ ዘጠኝ
አስራ አምስት እሺ
አስራ ሁለት አስራ ሁለት ዘጠና ዘጠኝ እሺ
ስልሳ አንድ ስልሳ አንድ